hello አቤት፣ ሰላም።
ሰላም ጤና ይስጥልኝ።
የዩቲዩብ ትምህርት መማር ፈልጌ ነው።
የኦንላይን ትምህርት ነው ያለው አሁን ላይ በሳምንት ሶስት ቀን ለሶስት ወር ነው የሚቆይ ነው።
ይቅርታ ድምፅሽ ይርቃል።
ይሰማል አሁን?
ይሰማል። እሺ ምንድን ነበር?
ትምህርቱ በኦንላይን ነው የሚሰጠው አሁን ላይ በሳምንት ሶስት ቀን ለሶስት ወር የሚቆይ ነው። join ማድረግ ይችላሉ።
እኔ ያለው የአንድ ወር ክፍያው
እ፣ ክፍያው የሶስት ወሩ ሙሉ ክፍያ አስራ አምስት ሺ ብር
okay። ምንድን በምን website ኡ ምንድን ነው like በምንድን ነው እንትን የምለው?
እ፣ በኢሜይል ነው የሚላክልዎት። አሁን ተመዝግበው ክፍያውን ፈጽመው ቴሌግራም ላይ ይልኩልናል። ስም፣ ስልክ ቁጥር፣ email address ኦትን እና የከፈሉበትን ደረሰኝ ይልኩልናል። ከዛ በኢሜይሎት ነው link ኡ የሚላክልዎት። link ይላክልዎት እና በዛ link ገብተው ዙም ላይ ነው የሚማሩት።
like እንትን ነው ከኮም- ከእሸቱ ጋር አዎ አዎ፣ ከኮሜዲያን እሸቱ ጋር በሳምንት አንድ ቀን እንገናኛለን።
እኮ ዙም ላይ ማለት እሱ ነው ራሱ ነው ትምህርቱን የሚሰጠው አይደል?
አዎ ራሱ ነው ትምህርት የሚሰጠው።
okay እሺ
እሺ ለ